Hello,
Aló.
hello.
Ah,
Selam Hello.
senin.
anlaşılıyor.
Nelerse
Ee, እንትን ጥያቄ እናመት ብዙ ተወዳዳሪ ነበርኩ።
እሺ ጥያቄ እና መልስ ላይ እ፣ ተከታታይ አስር ጥያቄዎችን መመለስ አለቦት።
እ፣ እና እ፣ fail እያለ ይወጣብኝ ነበረ። አንድ ጥያቄ ጠይቆኝ fail እያለ ይወጣል።
እኮ ልክ ከሆኑ game ኡን ይቀጥላል፣ ልክ ካልሆኑ ግን ያቋርጣል።
ነው
አ ልክ ሲሆኑ game ኡን ይቀጥላል።
እሺ፣ በቃ እሺ፣
እሺ አመሰግናለሁ።
ችግር የለም።